ጠልተሽ ልቅር ወይ ወደሽ ልምጣ መሃል ቤት ሆኜ እረፍትን ከማጣ ወይ ጋል ልበል በሙቀት ወላፈን ወይ ቀዝቀዝ ልበል በበረዶ ቆፈን እንጂ መሃል ቤት አልወድም ለብታ አልችልም ፍጹም ከቶ ላመነታ ጠልተሽ ልቅር ወይ ወደሽ ልምጣ መሃል ቤቱ ቤት እረፍትን ከማጣ መያዝ ያሻላል አንዱን መስመር ብቻ ሲያፈቁ ማፈር ሲጠሉም ጥላቻ አለዚያም ጠልተሽ ከልብሽ ሰርዥኝ ወይ ደግሞ ወደሽ በክንዶችሽ ያዥኝ ጠቅተሽ ልቅር ወይ ወንደሽ ልምጣ መሃል ቤቱኝ እረፍትን ከማጣ እኔ ሳፈቅርሽ ጥላቻሽ አይቅደም ሲሆን ይሻላል እንዳሆኑ ቀደም ምንም አይገባኝ የሚበልጥ ከፍቅር አያዛልቅም ተይ ጥላቻሽ ይቅር ጠልተሽ ልቅር ወይ ወደሽ ልምጣ መሃል ቤቱኝ ረፍትን ክማጣ ጠልተሽ ልቅር ወይ ወደሽ ልምጣ መሃል ቤቱኝ ረፍትን ክማጣ ወይ ጋል ልበል በሙቀት ወላፈን ወይ ቀዝቀዝ ልበል በበረዶ ቆፈን እንጂ መሃል ቤት አልወድም ለብታ አልችልም ፍጹም ከቶ ላመነታ ጠልተሽ ልቅር ወይ ወደሽ ልምጣ መሃል ቤቱኝ እረፍትን ከማጣ ጠልተሽ ልቅር ወይ ወደሽ ልምጣ መሃል ቤቱኝ እረፍትን ከማጣ መሃል ቤቱኝ እረፍትን ከማጣ መሃል ቤቱኝ እረፍትን ከማጣ መሃል ቤቱኝ እረፍትን ከማጣ